ሰላም ሰላም።
ባባ ነው።
አዎ
እሺ እንትን መኪና ምን? እሺ እኮ ምን ልዋጭ ነው የፈለግከው መኪና? ይሻል። okay አይ እንደዛ አንሰራም። በአንተ መኪና እኛ ባንክ እንዳውጣለህ? በአንተ መኪና ባንክ እንደናምሰልህ ነው የፈለግከው? እንደዛ ነው የፈለግከው? እ? ገባኝ እኮ ምን መኪና የአንተ አለህ መግዛት ፈልገህ ነው? አልገባኝም አባ።
መኪና አ ምን አይነት መኪና?
እስከ ሁለት ነጥብ አንድ ነው አቅሜ። ምንም መኪና አቅምህ አጠቃላይ እስከ ሁለት ነጥብ አንድ ድረስ ከነብቹ ማለት ነው።
እኮ ምን አይነት compact ምናምን አለን አሁን ከፈለክ እንደዛ እኮ በአራት ፒስተን በአራት ፒስተን ሀያ ሶስት ከሀምሳ የሚባል ኮምፓክት አለ።
ራስታው አዲስ ሞዴል ኢሮፕ ስታንዳርድ ማለት ነው።
አዲስ ነው ያቺን ሁለት ነው ኮምፓክት አዎ፣
እሺ እንትን የለም ወደ እንትን ምናምን ወደ ፕላስ ምናምን ክፋት ሻርፕ ወደ ፕላስ አ ሄሎ
ሄሎ
እንደዚህ ሄሎ እና ወይ ይሰማኛል። አባ ይሰማሃል አንተ?
አሁን ይሰማል። አራት ሽታ ነው ያምትኝ እነዚህ ኮምፓክቶችን የሚመስለው ነው ያ የተለየው ወይስ ኮምፓክት ነው?
የታየው አራት ኮምፓክት ነው፣ ግን ከስንት እንደሚመጣ ሰባት
አሻ ቴሌግራም ይልክልኛል ፎቶ
ቴሌግራም ላይ ገብተህ ማየት ትችላለህ። አባ በቁጥር ማሊባባ ዶት ኔት ብለህ ጅን አድርግና ከፍ እያልክ ይኸው ወደ ላይ አለ። እሺ ማሪባባ አዎ፣ ማሊባባ ዶት ኔት አዎ
ስለዚህ